hello አቤት ሰላም ጤና ይስጥልኝ። እንዴት ነው ይሰራል?
hello በእናትህ ትናንትና ሀምሳ ብር አስገብቼ እስካሁን የለም አልገባም።
ሀምሳ ብር አስገብተህ ነበረ ትላንት?
አዎ አስገብቼ እስካሁን አልደረሰም። የት ገባ አላውቅም።
እሺ የቤት ቤት ቁጥርህን ልትነግረኝ ትችላለህ? አባት
እ?
የቤት ቤት ቁጥርህን አንዴ ንገረኝ።
የአሁን የዜሮ ዘጠኝ አስራ ሁለት እሺ ይሄኛው ነው የደወልክበት ቁጥር ነው?
አዎ የደወልኩት ነው።
እሺ
አዎ
ሀምሳ ብር ነዋ ትላንት ነው አይደል?
አዎ እሺ አንዴ ጠብቀኝ እሺ መስመር ላይ እሺ እሺ
ማታ ነው ማታ። hello አቤት አቤት አንዴ ቆይ load ያደረገ ስለሆነ ነው አባት አንዴ ጠብቀኝ እሺ እሺ ማ- ማታ ነበረ።
እሺ እሺ ሰምቻለሁ ችግር የለውም እሺ ይቴ እሺ እሺ
هذا بدي اقرا
ቴክኖሎጂ ባክ ኦፊስ ይሰራልሽ ነው? ቴክኖሎጂ ባክ ኦፊስ ዲቦ ዲቦ ዲቦ። እሺ ቆይ አብረኝ። አይ ችግር የለውም። ምንድን ነው ያለው? ሀምሳ ብር ነው አይደል አባት?
አዎ ይቴ አዎ
እሺ ከቴሌብር የደረሰ deposit text አለ አይደል አባት?
አዎ text ል- ደርሶሃል አይደል?
ልብ አዎ እሺ እሱን text ቴሌግራም ላይ ልትልክልኝ ትችላለህ?
እ?
ቴሌግራም ላይ ላክልኝ። እሱን pending ነው የሚለውና ለቻፓዎች እንዳሳውቅልህ እሱን ላክልኝ እሺ።
ምን ይላከው?
ቴሌግራም ቴሌግራማችንን ያዝ ወይ ቁጥር ልንገርህ
እሺ ዜሮ ዘጠኝ ዜሮ ሶስት
ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
እሺ ሰላሳ ሰባት አርባ ሰባት እሱ ላይ ላክልንና text ኡን ነዋ text ኡን text ኡን screenshot አድርገህ ወይ ላክልን ወይም ደግሞ copy paste አድርገህ ላከው አባት
እሺ
እ
ከሌላ ስም ነው ያላቸኝ መጀመሪያ ባንክ ቤት ያስገባኝ እ እ እ ከሌላ ስም ነው እኔ ሲያስገባኝ የነበረ ሌላ ስም ነው አዎ አዎ፣ አውቃለሁ እኮ ካስገባህበት የቴሌ ብር የደረሰ message አለ አይደለ
ሌላ ብር አልነበረኝም ከባንክ እንትን ስለነበረ እሺ ከ CBE ም ቢሆን ከ CBE ነው ከዚህ ባንክ ነው እኮ እሺ ከሱም የደረሰ text አለ አይደለ ናቸው አዎ message አዎ አዎ አዎ እኮ text message ላክልኝ አባት እሱን ነው እኮ እንድትልክልኝ ቁጥር የሰጠው